ጤና ይስጥልን ቤት ቤት ቤቴን የምንረዳው
አሁን አልሰማ ነበር። ቅድም ምን እያለች ነው? ብር አስገብቼ ነበር አልመለሰኝም። ብሩ
ወደ ቤት ቤት ነው። message ኡን ቴሌግራም ላይ ልከኸዋል?
ቴሌግራም ላክ message message ኡ አልመጣልም፣ ግን check ከየት ነው
account check አድርጊ።
ከየት ነው deposit ያረከው?
በቻባ ነው።
ከየት ከየት? ከቴሌብር ነው ከ account ከቴሌብር ነው።
ከቴሌብር ከሆነ ቴሌብር ደውልና መሴጁን አስልካቸው፣ ከዛ ቴሌግራም ላይ ላክልለኛ።
እሺ እሺ